ጤና ይስጥልኝ። አሪፍ ቤት አምሬት ነኝ። እባክዎ ምን ልርዳው?
እና Super Duper ምናምን ስጫወት እሺ
አይሰራም። Super Duper ም contact customer service ይለኛል። ሌሎቹም እንደዛው ብዙ game ኦች
ሁሉንም ሲጫወቱ ነው የማይሰራሎት betting site ኦች አይ።
እንዳለ? እሺ አይደለም Super Duper ን እንዳ የሆነ የ cash pig pig የሚለው የአሳ እንትኑ እሺ እና የሆነ fruit ምናምን ያለ እሱን ስጫወት contact customer service ይለኛል።
አ፣ ስለዚህ እነ Super Duper ን ለማናገር አልሞከሩም።
እንዴት ነው ማናገረውማ?
እም፣ ምናልባት site አቸው ላይ ቁጥራቸው ካለ check አድርገው።
Super Duper የሚል አለ።
አንዴ መስመር ላይ ጠብቁኝ።
እሺ
እሺ ደንበኛችን መስመር ላይ ያሉ
አዎ
ምን ላይ ነው ገብተው እየተጫወቱ ያሉት? ቴሌብር ላይ ነው?
አዎ በቴሌብር ነው።
የ betting site ላይ ቤቴክስ ላይ አዎ።
እ?
ስለዚህ ቤቴክስ ላይ ነው ገብተው እየተጫወቱ ያሉት።
አዎ
እሺ ስለዚህ አሁን ቤቴክስ ማለት ነው ደውለው የሚያናግሩት እንዲህ አይነት case እንዳጋጠሞት እና እንዲያስተካክሉሎት ማናገር ያለቦት ቤቴክስ ነው።
ቢቴክስ የሚል አ፣ እሺ እሺ ማወቅ እሺ ቁጥራችሁን እፈልጋለሁ።
እሺ ደንበኛችን አመሰግናለሁ። መልካም ቀን